ሄሎ ሰላም ጤና ይስጥልን Best Bet
ሰላም ማለት online online ላይ ቆርጠን ነው ማለት ትኬት ነው? okay እሺ cashier code ኧን ትነግረኛለህ
እ እ አይደለም cashier- cash cash- cash code ኡን number ኡ ሳይሆን እሱ ራሱ አላወጣለኝ ማለት እ፣ ጭራሽ ምንም አላወጣም መጨረሻ ላይ ያለች cashier code የምትል አሳየኝም ነው ጭራሽንም ኦንላይን እንዳ- እንዳናይ ነው ያደረገ ነጭ ላይቭ አድርጎ ነው ነው?
ቁጭ ያደረገ live አዎ
የተጫወታችሁበትን አያሳይም አሳየንም አዎ
okay እሺ check እናደርገዋለን አረ በጣም አስቸግሮናል ከቀን ጀምሮ ይሄ ምንም እንትን ብያለኝ ነው አሁን እስካሁን ያንተን ብቻ ነው connection ህ እንዳይሆን connection አይደለም የ connection ችግር አይደለም እም።
በእርግጠኝነት ምነግርሽ ኔትወርክ ማለት ጥሩ አለክ ነው። አረ በጣም ጥሩ ነው ያለው WiFi
okay እሺ በቃ check እናደርገዋለን እሺ
አይ እሺ እሺ አባ። መልካም እሺ እሺ እሺ